ሄሎ ጤና ይስጥልኝ ቃል ኪዳን ከብስቴት ምንረዳው ሄሎ ሄሎ
ሄሎ
ሄሎ አዎ ቤስት ቤት ነው ምንልርዳው አዎ
ኮምን ልርዳው
ቢሮ ገንዲ
የመቼ ነው
አንድ ቀኑ
የሐሙስ ነው አዎ
ኩቤ ሳንቲም ፔን ያደረጉት
ውስጥሩ
ኩቤ ሳንቲም ፔ ነው አዎ
እኮ ይገባል እስከ ነገ የጠብቁት እሺ
ነገ አዎ
እሺ እሺ መልካም ምሽት